ይኸው ልልክ ነው እናቴ።
እሺ ቁጥር ላስይዞት ነበር ደንበኛችን እሺ አስይዤ ዜሮ ያዘኝ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት አስራ ሶስት
ዜሮ
hello
ይሰማል ደንበኛችን አዎ፣ ዜሮ አዎ።
ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ልክ ነው ደንበኛችን ያስተላልፉን ለሚመለከተው አካል እናስተላልፍሎታለን ሌላ የምረዳዎት ነገር አለ
እንትን ል- ልላክልሽ በእንትን በ-
ወደ screen- ቴሌ- አዎ screenshot ወደ ቴሌግራም አካውንታችን ይላኩልን እሺ እሺ ሌላ የምረዳዎት ነገር አለ